ሄሎ ቀንድሽ ሄሎ፣ ወይ ወይ ሰላም ነው? እንዴት ነህ?
አለን አለን።
ከቤት ቤት ነው የምደውልልህ።
Okay እሺ።
እ፣ ጄሪ ወታለች እና አንቺን ጥያቄ መረዳት አልቻልኩም። ምን ነበረ?
እንትን እ፣ cashier account ፈልጌ ነበር። እኔ አዲስ customer ነው።
agent ሆነ ለመስራት ነው የፈለገው?
አሁኛ አለው እንትን ጨርሼው እኮ ወጣሁ ባለፈው።
ወስደሃል? Shop አዎ እጄ ወጣሁ።
እኮ እና user ና password ምናምን አልተላከልህም?
ምን አይ አይ no no no አልተላከም። ዘራ አልተላከም።
መቼ ነበረ የጨረስከው ከፋይናንስ ጋር?
መች ነበር? ከሁለት ቀን በፊት ነው ምናምን ቅዳሜ በፊት ነው።
ቅዳሜ?
ከቅዳሜ በፊት ነው የወጣው።
እሺ፣ አንዴ ስምህን ትነግረኛለህ ወይ? ቼኩ ላይ ያለውን ስም በቼክ ነው ያሳዝከው?
አዎ በቼክ ነው እሺ።
ያየሁት።
ማን ነበረ?
ኩማ ድሪባ ኩማ ድሪባ። እሺ፣ ቡራዩ ነው?
አ አ እሺ፣ ምን system ነበር የፈለግከው?
ቨርቹዋል ቨርቹዋል በጎልደን ሬስ ነው ወይስ በ Kiron?
Kiron በ Kiron። እሺ፣ ምንድን ነው የምታጫውተው?
Keno
Keno red Keno ማለት ነው ቀዩን አ አ ቀይም ቀይም በቃ እሺ ትንሽ ደቂቃ ጠብቀን shop እንፈልግና እንልክልሃለን እሺ በዚህ ስልክ ነው communicate የምናደርገህ አ በዚህ ስልክ እሺ እሺ በቃ እንጽፍልሃለን ቴሌግራም ላይ እሺ እሺ እሺ